hello ጤና ይስጥልን ቤስት ራሄል ነኝ። በኩል ልርዳው
እንትን ቦነስ ቤስት ፊት ቦነስ አለው እንዴ?
ምን አይነት ቦነስ የምትገባ ላይ ነው?
no no በአንድ ክለብ በወድቅ ቦነስ ይሰጣሉ።
እንደ odd ኡ እንደ odd ኡ ይወሰናል።
odd ኡ ስንት ነው መሆን ያለበት?
የትኬቱ አጠቃላይ odd አለ አይደለ? ተብሎ የሚጻፈው እሱ total odd ለወደቀው match odd ተካፍሎ ከሀያ በላይ ከሆነ የወደቀው ጨዋታ odd አለው አይደለ? እያንዳንዱ ጨዋታ የራሱ odd አለው። ከዛ የትኬቱ አጠቃላይ odd ደግሞ አለ። የትኬቱ አጠቃላይ odd ለዛ ለወደቀው ጨዋታ odd ተካፍሎ ከሀያ በላይ ከመጣ ተመላሽ አለው።
odd ኡ ከሀያ በላይ ከመጣ ነው ብሩ አጠቃላይ ሳይሆን no odd ኡ ነው ግን አጠቃላይ odd ኡ ሳይሆን የትኬቱ አጠቃላይ odd ሳይሆን ለወደቀው ጨዋታ ተካፍሎ ከሀያ በላይ
እሺ አሁን ልንገ የገባኝ ልንገርሽ አሁን odd ኡ total odd ኡ አለ አይደለ ያው ለምሳሌ ሶስት ጨዋታ total odd ኡ አለ እዛ በኋላ በአንድ ክለብ በወድቅና በወደኩበት ክለብ ወድ የ the whole odd ኡን ታካፍለዋል
ከሀያ በላይ ከሆነ ቦነስ አለው ነው አዎ አዎ ልክ እንደዛ ግልጽ ነው